ሀገር ሸገር ላይ የኔ ሀገር ጎንደር የኔ ሀገር ጎንደር ቢናፍቀኝ ሸጋው ገላ ሸፈረንሽ ነገር ተነሳው ልሻገር ተክልዬንም አደር አልፎኝ አባጃሬን ነገር ተይ ተክልዬን ማደር አልፎኝ አባጃሌን ንገርት ጎንደር አባጃሌን ውብ አገሬን ትቼው አጎይ ጃሌዬ አጎይ ጃሌ ዋን አጎይ ጃሌ ዘለኮ ደርሼዋ ልቤን ከዚያ ጥቼው አኮይ ጃሌዬ አኮይ ጃሌ ዋን አኮይ ጃሌ ከልቤ ሽዋለብኝ በሸገር አንድመት አኮይ ጃሌዬ አኮይ ጃሌ ዋን አኮይ ጃሌ ለካ እንዲህ ያደርጋል ፍቅር አንዳንድ አመት አኮይ ጃሌዬ አኮይ ጃሌ ዋን አኮይ ጃል አንቺ ልሸገር ያለሽው አካሌን አዲስ ያለሽው ልቤን ሰወሽ አንቺ ልተሸነፍኩኔ አካሌ ተረታሁኔ ነይ ልሽ በይ አለሞ መጣል እያዩ መርታት እያዩ አቤት ያንቻቲም የፍቅርሽ ምታት የፍቅርሽ ትዝታሽ ኮታን መች አስደርባል መች አስደርባል ሁልጊዜ አይበርድም ያንገበግባል ያንገበግባል መቼም ይለዩታል ሲጠጉ ሲቀርብ ጎንደርን በማተብ ሸዋን በጥበብ ኧረ ነይ በይ አካል፣ ኧረ ነይ በይ፣ ኧረ ነይ በይ አንቺዬ፣ ኧረ ነይ በይ አንቺዬ፣ ኧረ ነይ በይ፣ ኧረ ነይ በይ አካል፣ ኧረ ነይ ሀገር ሸገር ላይ እኔ ሀገሬ ጎንደር እኔ ሀገሬ ጎንደር ቢናፍቀኝ ሸጋው ገላ ሸፈረንሽ ነገር ተነሳው ልሻገር ተክልዬን ማደር አልፎኝ አባጃሌ ነገር ተይ ተክልዬን ማደር አልፎኝ አባጃሌ ነገር ተይ እኔና ትዝታ ሽዳችንን ይዘን አኮይ ጃሌዬ አኮይ ጃሌ ዋን አኮይ ጃሌ ሸገር ገባንልሽ ሌት ተቀን ተጉዘን አኮይ ጃሌዬ አኮይ ጃሌ ዋን አኮይ ጃሌ እኛው እንባንቺን እየገሰገስ ነው አኮይ ጃሌዬ አኮይ ጃሌ ዋን አኮይ ጃል አንቺማ ከተማሽ አገርሽ አዲስ ነው አኮይ ጃሌዬ አኮይ ጃሌ ዋን አኮይ ጃል አንቺ ልሸገር ያለሽው አካልን አዲስ ያለሽው ልቤን ሰወሽ አንቺ ልተሸነፍኩኔ አካሌ ተረታሁኔ ነይ ልሽ በይ አየሩ መልካም ዙሪያው አበባ ዙሪያው አበባ አይመለስም አዲስ አዲስ ነገር ላፈቀረው ማች ወዶ ላመነው ወዶ ላመነው ሆዱም አይጨክን የገራገር ነው የገራገር ችየውን ላልፈ